ይስጥልኝ። ቅድ
ቅድስት ኧረ ስልካችሁ በእናታችሁ ትክክል አይደለም። ምንድን ነው? እንዴት እንስራ? ስራ
ምን አደረግን? እያነሳን ነው አይደል እንዴ?
ምንም እኮ እያነሳችሁ አይደለም። እሺ ሰማንያ አንድ ሰማንያ ሰማንያ አንድ ከዚህ በላይ እንዴት እናንሳ?
ሰማንያ ሰማንያ ሰማንያ ሰማንያ እንዴ? አንተ ከዚህ በላይ ቆይ ስልክ ደውለህ ሳይነሳልህ ቀጠና ሰማንያ ሰማንያ ስድስት ታሪክ የዚናቡንም ጨምሪልኝ።
ፊት ነው
ያው ልንገርሽ አልገባኝም። አሁን የምትለኝ ሰማንያ ነገር ሰማንያ ሰማንያ አምስቱ ዴሊቨሪ ቻርጅ ታስተካክላለች እኛ ስለሆነ ያኛውን ደግሞ ቃሪ ስለሆነ ታላለች።
ጠብቀኝ አንዴ መስመር ወሰነ ጨረስክ እኮ አንዴ
ሰማንያ ሰማንያውን ታወጣለች።
እንትን ነው የሚወርደው እ ሰማንያ ሰማንያ አንድ የሚወጣ ነው
እሺ ነው
እ እየሰራኸው ያለሁት እየሰራኸው ያለሁት እየሰራ ያለው ሰማንያ ሰባ- ስልሳ አምስት ዝናብ ስለወስ እሱን ዴሊቨሪ ቻርጅ አስታውቂ
ጠብቀኝ አንዴ መስመር ላይ አስቀው ጠብቀኝ አንዴ ቀስ ሄሎ አስናቀ አቤት ቶቶ ከቻኖሊ ሳሚት ሳሚት ፍርድ ቤት የሚሄደው ኦርደር ነው እ ምን የሚወጣው ከቻኖሊ ሳሚት ዝም ነው ይሰማህ አይደለም ዝናብ ነው እየቀጠቀጠ ነው ዝናብ
ሄሎ
አቤት አውቄ ጣው ከቻኖሊ ወደ ሳሚት ይውጣ ካሉ ያለው
ሁለቱንም ናውጣ ያኛውን ዴሊቨሪ ቻርጅ አስታውቂኝ ሄሎ ሄሎ የት ይል የሚወጣው ከቻኖሊ የሚነሳ ኦርደር ነው እሺ ያኛውን ዴሊቨሪ ቻርጅ አስተካኪ ነው አልኩሽ
የወርቃውን አዎ
የወርቃው delivery fee ይስተካከል
ዝናቡ እየደበደበ ነው
እኮ የወርቃው ነው delivery fee የሚስተካከለው አይደለ ይስተካከል አዎ
እሺ እሺ